ጤና ይስጥልኝ።
ሚኒስትር
አዎ አዎ አዎ እስኪ information ነገር information ፈልጌ ነው።
እሺ፣ ይቻላል ይቻላል።
እ?
ስ- ስለ ቤት ወይስ አክሲዮን?
ስለ ቤት ቤት ቤት ቤት ቤት
okay፣ ስለ real estate ነው። እሺ ሁለቱም ነገር እስኪ
እሺ። አክሲዮን ከሀያ ሺህ ይጀምራል
አዎ እ፣ ትንሹ ማለት ነው። እ፣ ከፍተኛው ደግሞ ሁለት ሚሊዮን ነው። የአንድ እሺ።
ሰው ዋጋ አምስት መቶ ብር ነው። እ፣ አንድ ሰው ዝቅተኛ መግዛት የሚችለው ሀያ share ነው።
አዎ ከፍተኛ መግዛት የሚችለው ደግሞ እ፣ አራት ሺህ share ሁለት ሚሊዮን ነው ማለት ነው።
አዎ ልክ አሁን ክፍያ ከከፈሉበት ጊዜ ጀምሮ ባለው በአመቱ መጨረሻ የትርፍ ተካፋይ ይሆናሉ ማለት ነው።
የ okay ጥቅም ተካፋይ ግን አዎ፣ ምን ይሆናሉ።
ያክል ይኖረዋል? ዝቅተኛ በአመት ስንት እ፣ ፐርሰንት አሁን- ቢደርስ ካስቀመጠ ወይም ከገንዘቡ?
አ- አሁን እ፣ እንግዲህ አንደኛ የ- እ፣ ድርጅቱ በአመቱ የሚያተርፈው እ?
ትርፍ ይወስነዋል። እኛ ደግሞ አሁን ምን አልከኝ?
እንደዚህ አይነት ጥራት የለውም። እሺ፣ ይቅርታ።
አንደኛ ያው ድርጅቱ ሄሎ
እሺ አሁን አይሰማም አይሰማም ይቆራል ያስተጋባ አይሰማም ቆራርጥ ነው።